ሌላ
ኦርደር አንድ በጋራ ነው ያችልኝ
ምን ንገረኝ። ኦርደር ነበሩ
ሀያ ስድስት ሀያ አራት ደውል ነበር።
ሀያ ስድስት ሀያ አራት
ስንት ሌላ አንድ በጋራ ነው ያችልኝ
ስንት ነው ያልከኝ? ኦርደር ነበሮቹን አንዴ ንገረኝ።
ሀያ ስድስት ሀያ አራት ሀያ ስድስት ሀያ አራት አዎ
ሀያ ስድስት ሀያ አራት ነው።
አዎ የምታይቁልኝ እሱ ነው ሌላ ያስኩትንም ሀያ አምስት ዋናው ስምህ አዳም ሀብታሙ።
አዎ አንደኛው order ሀያ ስድስት ሀያ አራት ነው አይደለ?
አዎ ሌላኛው ደግሞ ሀያ አምስት ሌላኛው?
ዘጠና ዘጠኝ ሀያ አምስት ዘጠና ዘጠኝ አዎ
መስመር ላይ ጠብቀኝ።
እሺ
ወዴት ነው የሚሄደው? የጂ በርገሩ ያሳይሃል ሀብታሙ?
አያሳየኝም እኔ ጋር location ኑ ወደ ቤቴ ከመሄድ ወዴት
location ኑ ግን ገብቼ ሳይሆን map ኡ ወደ ጌቱ ኮሜርሻል ነው የሚለው የሚያሳየው ወዴት ነው የሚለው?
ወደ ጌቱ ኮሜርሻል ጌቱ ኮሜርሻል ወደ ደንበር ማለት ነው ወደ የምሄደው የምሄደውን እስኪ check አድርጊ እስኪ ወደ ነው የምሄደው
አቤት ከኮሞለምነት ማለት ነው ቤላቸው ታክሲ ተራ እየሰራ ነው እና ከጂ በርገር ወደ አዲስ አበባ ውጭልኝ ያለ ነው። አዲስ አበባ ነው የሚለው ስምንት ደቂቃ ወጥቶላል። እሺ ሀብታሙ እሱ ደግሞ ሀያ አምስት ዘጠና ዘጠኝ pin አድርጊልኝ ይሆናል
ስንት ነው የቆጠረልህ? ስንት ነው የቆጠረልህ?
ሀምሳ አምስት በዚህ ዝናብ ሀምሳ አምስት ቆይ አንዴ መስመር ላይ ጠብቀኝ። ስንት ኪሎ ሜትር ነው የሚመጣው?
እኔ እንጃ አላየሁትም
ከቤላቸው ገርቻ ክስተራ ነው አይደለ?
አዎ
ስንት ኪሎ ሜትር መስሎ የሚመጣው? ስንት ነው የቆጠረልህ? ሀምሳ አምስት አዎ ሀምሳ አምስት ነው ያልኩት።
አዎ ሀምሳ አምስት ነው
እሺ እንደዛ ከሆነ ስልሳ አምስት ታደርግልህ አለኝ። ስንት ኪሎ ሜትር ነው የሚመጣው?
እሺ